ሰላም ጤና ይስጥልን።
ሰላም ኖት?
አለን። ምን ልርዳዎት?
coin ኡን እስቲ ወደ ቲኬት ቀይሪ።
እሺ ስልክ ቁጥሮትን ይንገሩኝ እስቲ።
ዜሮ ዘጠኝ አስራ አንድ አስራ አንድ
ሰባ ሰባት ሰላሳ ሰባት
ሰባ ሰባት ሰባ ሰባ ሰባት ሰባት እሺ
አርባ ስምንት አርባ ስምንት
ሰማንያ ሶስት ሰማንያ ሶስት እሺ ሁሉንም ነው
አ ሁሉንም አራት ነኝ ያለኝ አራቱን ቀይሪ።
እሺ እሺ ቀየርሎታል።
እሺ